ምንድን ነው?
አሎ
ሰላም ጤና ይስጥልኝ።
ሰላም።
እሺ ለምንድን ነው የምደውልልዎ? እ አሀ okay።
አዎ እሺ። መስፈርቶቹን ከማን ልክ እያወራ ነበር?
ይዞታለሁ ምናለኝ?
ከማን እያወራ እያወራሁ ነበር? በመገራ ማስ
የት አካባቢ ነው የሚደውሉልን?
እንጅባራ እንጂባራ።
አ፣ እንጅባራ እሺ የስፖርት እና የ virtual game ማጫወቻ መስፈርቶቹን ልኬልዎታለሁ። የ የተለየ ጥያቄ ያለዎት ማወቅ የሚፈልጉት ነገር?
ሁሉ ነገር ማለት ፋይናንስ ወይ ደውልልኝ ወይ ስራ ትልካለች እህ እናንተ ፋይናንስ የፋይናንስ ምክር ልስጦት
ግን ይሰራ ሰሞኑን ስትሆን አይሰራ
በዜሮ አንድ አንዱ ነው የደወሉት?
አ በዜሮ አንድ አንድ
ይሰራል ማለት ሰማንያ ስምንት ዜሮ አራት ነው ትንሽ የሚያስቸግረው እንጂ የቢሮ ስልኩ ይሰራል። ዜሮ አንድ አንድ ውስጥ ይዘሉ ዜሮ አንድ አንድ አንዳንድ አምስት ሀምሳ ስምንት ዘጠና ዘጠኝ ስልሳ አንድ ዘጠና ዘጠኝ ስልሳ አንድ
አምስት ሀምሳ ስምንት ነው
ዜሮ አንድ አንድ አምስት ሀምሳ ስምንት ዘጠና ዘጠኝ ስልሳ አንድ
ዘጠና ዘጠኝ ስልሳ አንድ እሺ።
እም። ወይ ደግሞ የቴሌግራም ቁጥር ልስጦት
okay እሺ የፋይናንስ ቴሌግራም
ምን አልሽ?
የፋይናንስ ቴሌግራም ስልክ ልስጦት እሺ እሺ ዜሮ ዘጠኝ
ዜሮ ዘጠኝ
ሰማንያ ስምንት
ሰማንያ ስምንት ሰማንያ ስምንት አሁንም
እሺ አርባ አራት
አርባ አራት አሁንም አርባ አራት ሰማንያ ስምንት ሰማንያ ስምንት አርባ አራት አርባ አራት በዚህ ቁጥር ላይ ደግሞ ቴሌግራም ላይ ጻፉላቸው እሺ እዛ ላይ እንዲደውልዎት ይጠይቁ ስልኩ የሚያስቸግሮት ከሆነ እሺ መልካም ቀን ይሁንልዎ thank you እሺ
ቻው ቻው